አንድ ሰው አለ። አይነት
ሄሎ ሄሎ፣ ጤና ይስጥልኝ።
አቤት አቤት መልሼ ደወልኩለት።
እሺ ነገ የት ነው የሚላከው ቲማቲሙ?
እዛው ኮዬ ነው ኮዬ ነው ኮዬ ፈጬ በቃ ነገ ኮዬ ይላካል።
ያው ብሎክ አምስት ሰላሳ ስምንት ማለት ኮዬ ሁለት በ- በአቦ ማዞ በአቦ መግቢያ አቦ አቦ ቤተክርስቲያን ማዞሪያ ገባ ገባ ብሎ ነው okay፣ እሺ፣ እሺ።
ገባ ብሎ ነው እና የሚያውቅ ሰው ቢሆን ደስ ይለናል። ጠይቃቸው ሹፌሮች ጠይቋቸው እኮ የሚያውቀዋል ወይም ከዚህ በፊት አለ እኮ የሚያውቁ ማለት ነው።
ችግር የለውም። እሺ፣ አሳውቃለሁ።
እሺ እሺ እሺ፣ አባ መልካም ምሽት።